በራሴኛ አልፌ በኩል ልቶ
ገንዘብ አስገርቼ ነበረ። ገንዘብ አልደመረልኝ ከቴብር ላይ
እሺ፣ ደመኛችን አሁን የሞከሩት
አነሳካ ምናምን አልፎት እሸኛችሁ ሙሉ ስሞትን ይንገሩኝ።
አስር መለስ ሙሉኝ
ማናለን
አሳረው ደመለስ በየው
ደንበኛችን ቴሌብር በዚህ ቁጥር ነው የጠቀሙት።
አዎ
እሺ የገንዘቡን መጠን ይንገሩኝ።
አንድ ሺህ አምስት መቶ ሰላሳ ብር
እሺ የትኛው betting site ነው ያሳላኩት?
ሁሉ ስፖርት
ደንበኛችን መረጃውን መዝግብ ይሉታል። አሁን በምሰጥዎት ቁጥር ወደ ቴሌግራም accountአችን screenshot አንስቶ ይልኩልናል።
እሺ፣ ቁጥራቸው ዜሮ ዘጠኝ ዘጠና
ቆይ አንዴ ስልክ ያዝ።
እሺ
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ሃምሳ አምስት እሺ ሲልኩልን ለሚመለከተው screenshot አድርግ- አካል- አዎ ይህ ብሩ screenshot አድርጌ እንዳይታይ ላው ትንሽ አንስተው ይላኩልን። ከስር ስልኮትና ስሙትን ያስቀምጡልን።
እሺ፣
እሺ፣ አመሰግናለሁ ስለደወሉ። ሌላ የምረዱት ነገር አለ?
የለም አመሰግናለሁ።
እሺ፣ አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን።